ጤና ይስጥልኝ ቢጫ ኢትዮጵያ ራሄል ነው የባንኩ ስምንት ሰዓት
አንድ technician ፈልጌ ነበረ። ቡልቡላ ጤና አዳም።
ምን ብልሽት ነው ለማስመዝገብ የፈለጉት?
አዎ draft ኡ አረፋ ብቻ እየሆነብኝ ማሽኑ
የቢጂ መለያ ቁጥር ወይም ደግሞ PIN number አለው?
አስራ ስድስት አምስት ሰላሳ ሁለት
አስራ ስድስት አምስት ሰላሳ ሁለት
አስራ ስድስት አምስት ሰላሳ ሁለት
ደንበኛችን ይሄኛውን የቢጂአይ መለያ ቁጥር ነው እየነገሩኝ ያለው።
እ የቢጂአይ መለያ ቁጥር ነው እየነገሩኝ ያለው።
አዎ
እሺ፣ በድጋሚ ንገሩኝ። አስራ ስድስት
አምስት ሰላሳ ሁለት
ጤና አዳም ግሮሰሪ ነው የሚለው ጤና አዳም ግሮሰሪ። አዎ እ አዲስ አበባ የት ሰፈር ነው ያሉት?
ቡልቡላ ዘጠና ሶስት
ምንድን ነው የሆነበት?
አረፋ ብቻ እየሆነብኝ ነው። እዚያ መግቢያ መ- ምንድነው መቀነሻና መጨመሪያ እሷ ተዘግታብኝ ነው። እሷ ነገር እንዲያስተካክልልኝ
እሺ፣ አሁን የደወሉበት ስልክ ቁጥር ሊያዘው
እ አሁን የደወሉበት ስልክ ቁጥር ሊያዘው አዎ ይሄን ያዘና ይደውል።
እሺ ደንበኛችን ያው ለሚመለከተው አካል ያስተላልፍ ያለ በሁለት ሰዓት ውስጥ ይስተካከልልዎታል።
እሺ፣ ግልጽ ነው።
ሰላም ሁን።
እሺ ሌላ ምንም ነገር አለ?
የለም እች ብቻ በቃ እሺ ስለደወሉ እናመሰግናለን። ስለ አገልግሎት ላይ ያሉትን አስተያየት አንተን ተምድም በኋላ አስቀምጡ። መልካም ጊዜ